ጤና ይስጥልኝ ሄሎ ቪዛ አለም ነኝ እባክዎ ተመናኝት የጉዞ መረጃ ልስጥዎት? ጤና ይስጥልን ደንበኛችን አይሰማም ደንበኛችን ጤና ይስጥልኝ ጤና ይስጥልኝ ደንበኛችን መስመር ላይ ኖት? አይሰማም ደንበኛችን ጤና ይስጥልኝ ጤና ይስጥልን ደንበኛችን ደንበኛችን መስመር ላይ ኖት?